ሄሎ ሄሎ አቤል፣ እንዴት አመሸህ?
ወይ እንዴት አመሸሽ? ይሄ አለን እግዚአብሔር ይመስገን። ሰላም ነው አለን ይመስገን ነው።
አለን አለን። እንትን ገንደ ቆሪ ፕሪንተር አስቸግሯቸው ነበር ነው ደውላልኝ ነበር እኮ አሁን አዎ እኮ system እየሰራ ነው። ምንድን ነው test page ምናምን ሞክረህበታል? አወጣልህ እንዴ?
አዎ ይሰራል እኮ virtual እያወጣ እኮ ነው። virtual እየሰሩበት እኮ ነው።
እህ እህ።
virtual እያወጣ እኮ ነው። የ virtual ኡን game Okay እኮ ታዲያ እሱን ከየትኛው ብቻ ነው የማያወጣው።
ትኬቱ?
የኳሱን ብቻ ነው የማያወጣው። አዎ፣ የኳስ ቲኬት አዎ ግን የኳስ ደግሞ እየሰራ ነው። እንደዛ እንዴት ሊሆን እንደቻለ አልገባኝም።
እኔ እንጃ እንዴት እንደምናደርግ አሁን በጣም ያጋጥማል ይሄ ነገር። ወይ split ማድረግ ነው ለስፖርቱ ለብቻ አንድ አንድ PC እና አንድ ፕሪንተር ማስቀመጥ ነው።
እም፣ ምናልባት busy ሆኖ እህ እህ።
አሰበ ተፈሪም እንደዚህ ነው። በጣም ያስቸግራል።
Okay ከ- ከሁለቱም ነው የሚጠቀሙበት እንዴ?
ሁለቱም ነው የሚጠቀሙበት እኮ virtual ኡንም ኳሱን ነው የሚጠቀሙበት።
እም፣ ይሄኛው አሁን የ virtual ኡን ይሰራል እያወጣ ነው printer ኡን check ሳደረገው አዎ ፕሪንተሩ ይሰራል በትክክል። አሁን የስፖርቱን ነው የማያወጣው።
ጭራሽ ምንም አያወጣም የስፖርቱን።
አዎ እስቲ restart አድርገሽ ሞክሪ ብያታለሁ እኔ እም፣ ምናልባት እንደ መፍትሄ አጥፍተሽ ጣፍተሽ ሞክሪ ብያታለሁ።
እ፣ ሁሉንም ታጥፎ
አዎ ሙሉውን PC ውንም printer ኡን አጥፍታው ከዛ እንዳዲስ ትሞክረው።
እሺ በቃ ስቀልን ገለዛ በላት። እሺ እሺ እሺ እሺ
እሺ